ከሽሬ ወደ አዲስ አበባ በረራ አለ አይደል? ይሄ የመጨረሻ በረራ ለዛሬ ነው።
እ
እሺ፣ check ላድርግልዎት አንዴ ታገስ ትንሽ hello፣
አቤት ወንድሜ።
አመሰግናለሁ መለስ ስላስጠበቅኩን። ለዛሬ ሙሉ ነው ሞልቷል።
okay ስንት ሰዓት ነው ግን የሚነሳው?
የዛሬው አስራ አንድ ሰዓት ከሀያ አምስት
አስራ አንድ ሰዓት
ከሀያ አምስት አስራ አንድ ሰዓት ከሀያ አምስት ነው የሚነሳው plane ኑ።
አዎ አዎ አዎ።
okay። ከዚያ በፊት የሚነሳ plane የለም።
ነገ
ከዚ አይ ነው አስር ሰዓት ምናምን የተነሳ plane የለም።
የለም የለም፣ ከሱ በፊት ስድስት ሰዓት ከሀያ ነው የወጣው።
okay ስድስት ሰዓት ከሀያ ነው የወጣው። አሁን አስራ አንድ ሰዓት ከ ከሀያ አምስት ነው። hello አሁን አስራ አንድ ከሀያ አምስት ላይም የወጣው።
እም፣ ስንት ሰዓት ደርሳል? አዲስ አበባ?
hello፣ አይሰማህም መስመር
እ
አሎ መስመር ላይ
አሎ አሎ አይሰማህም?
እሺ፣ አሁን ይሰማኛል። ምን ልርዳዎት?
እ፣ ስንት ሰዓት ይገባል አዲስ አበባ plane ኑ?
አንድ ሰዓት
አንድ ሰዓት ነው የሚገባው።
አዎ።
እሺ እሺ፣ አመሰግናለሁ።
ምንም አይደለም። ሌላ ምረዳዎት አለ?
no ስልክ ስለሌላቸው ወደ ውጭ ጀርመን ነው የሚበሩትና እንቅ ከአዲስ አበባ እቃ ለምሰጣቸው እነዚያ ነው።
አዎ፣ አንድ ሰዓት ነው የሚገባው የአስራ አንድ ሰዓት
okay እሺ። ቀጥታ ነው ወደ ውጭ በረራ የሚገቡት ወይስ ከሀገር ውስጥ ወጥቶ ነው የሚገቡት?
ሀገር ውስጥ ወጥተው ነው የሚገቡት።
ከሀገር ውስጥ ይወጣሉ አይደለ?
ከሀገር ውስጥ ይወጡና international ሄደው ነው የሚ- እንትን የሚሉት። አዎ okay ቀጥታ ግን ወደ መውጫው ቦታ ይወጣሉ።
አዎ፣ ይወጣሉ። ግዴታ ማውጣት አለባቸው።
okay እሺ እሺ፣ በሱ እሺ፣ በቃ እሺ። thank you ስለዚህ እናመሰግናለን። መልካም እሺ እሺ አባ
ቀን።